ጤና ይስጥልኝ ትምህርት ቤት ሄሎ ሰላም ነው? ሄሎ ቤት ነው ወይ አይሰማም?
ይሰማኛል።
እዚሁ አድጌ ነበር ታደርጊልኛለሽ?
አልገባልህም።
አዎ ስንት ብር ነው?
እ ሰባ
ሰባ አዎ ሰባ ሰባ ሺህ አዎ እሺ አስራ አስራ እያደረግክ ትሞክረዋለህ? ይቅርታ ወጥቷል።
ወይም ደግሞ እ፣ ወጥቷል።
እንትን ልኮ ልመልሰውና ወደ ቤት ቤት አካውንትክ እ አስር አስር አድርገህ ሞክረው ወይ እንትን ደግሞ ማድረግ ሁለት አትችይ? እ እ አንተን ነው ይቆይብሃል። ለዛ ነው እሺ መልሽልኝና እንደዛ እንደዛ ሲሆን አድርጌ ወደ ነው።
ቤት ቤት account ልመልሰውና አስር አስር እያደረግክ ሞክረው።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።